hello ሰላም ሰላም ነው?
አለን። ስራ ለማመልከት ፈልጌ ነበረ።
እሺ እ ባለሙያነት ማን ልበል ስሞት?
እኔ ፍሬ ህይወት ወንደሰን እባላለሁ።
አቤት ፍሬ ህይወት ፍሬ ህይወት አዎ፣ የአባት ስም ወንደሰን
ዋንሰ ህይወት የሚጠቀሙት ስልክ ይህንን ነው ዜሮ ዘጠኝ ሰላሳ ስምንት ሰማንያ ስምንት አርባ አምስት አስራ ሰባት አዎ። አድራሻችሁን ማወቅ እችላለሁ እንዴ?
እሺ አድራሻችን ጎተራ ፔፕሲ ፋብሪካው ጋር ነው።
አሁን ኮካ ጋር ነኝ ያለሁት። ወዴት ነው ከዛ የምመጣው?
እ መምጣት ፈልገው ነው? እሺ ፖሊስ አዎ።
መምሪያው አለ ፔፕሲ ፊት ለፊት ምን አልከኝ?
ፔፕሲ ፊ- ፔፕሲ ፋብሪካው አለ አይደለ?
ፔፕሲ።
አ እሺ ጎተራ ፔፕሲ ይሉና በፔፕሲ ፋብሪካው ፊት ለፊት ኮብልስቶን መንገድ አለ።
ኮብልስቶን ወደ ውስጥ።
አዎ ፖሊስ አዎ።
መምሪያው ይሏቸዋል። ፖሊስ መምሪያው ይታወቃል።
አዎ ፔፕሲ ፊት ለፊት ማለት ነው። ከፖሊስ መምሪያው አስር ሜትር እንዳለፉ ጉዳዩን ስራና ሰራተኛ የሚል እ አዎ።
ግቢ ውስጥ ነው ቢሮአችን።
እሺ እሺ። ስልኬን የሚያዘው መቼም ማመልከት እችላለሁ።
በቃ እሺ መምጣት ይችላሉ።
እሺ እሺ መልካም